ጤና ይስጥልኝ የትስስር ማዕከል ባክዎን ልርዳዎት?
hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
እ ትኬት ለ- ለእሑድ የዱባይ ፈልጌ ነበረ። ስንት ነው price? በ ET እና በኤሚሬትስ
የ- የ- አሁን የሚመጣው እሑድ ነው።
የ- አሁን የአሁን እሑድ አዎ።
የአሁኑ እሑድ ኤምሬትስ ሙሉ ነው። ምናልባት በ ET ሌሎት ኤሚሬትስ ሙሉ ነው። ET እሺ አዎ።
ይልኝ እሺ ET ይልኝ እሺ።
እሺ መሄጃ መመለሻ ለምን መቼ
መሄጃ እና መመለሻ እኮ መመለሻ እሑድ ሄዶ መመለሻ መቼ?
እ ለሁ- በሁለት ወር ነው የምታደርገው መሀል ላይ እንትኑ gap ኡን
ሁለት ወር ቆይ ቀኑን አይቼ ልንገርህ እሺ